ሄሎ ጤና ይስጥልኝ ቤት ራሄል ነኝ። እባክዎ ምን ልርዳዎ?
ለመጫወት ብር በምን ላስገባ?
ናልሽ እናቴ ለመጫወት ብር በምን ላስገባ?
ሜት እንትን ነው ስቴፑን ላክልሽ።
አይደለም እምቢ አለኝ። ቴሌብርም ሳንቲም ፔይም እምቢ አ፣ አለኝ።
ቴሌብር አዎ፣ ለጊዜው እየሰራ አይደለም። ሲቢኤስ ሞክሪ፣ ሲቻፓ በሲቢኢ ሲቢ አልጠ- ይሄንን እያየነው ነው። አዎ ቴሌብር ሁሉም ጋር ነው፣ ሁሉም ከስተመር ጋር ነው። እያየነው ነው። እሺ ይስተካከላል። ወይ ትንሽ ጠብቂና ቴሌብር ሞክሪ። እሺ እሺ እናቴ